ጄሪ አይደለ?
hello
hello እ ተስፋ
ወይ ጄሪ፣ ዝግ ነው እኮ high school እና ቦምቤ
ኧረ እየሰራበት ነው እ እ እየሰራበት ነው። ግን ኧረ አይደለም አንድ አይደለ user ኡ እንትና ነው አይደል በላይ የሚል አይደለ?
በላይ የሚለው አሁን ለምሳሌ የ high school በላይ ነው።
እ የቦምቤ ደግሞ ማን መሰለክ? የቦምቤ ደግሞ ታምራት አይደለ?
እ ዝግ ናቸው እኮ ሁለቱም disable ሆኗል። እ መግባት አይችልም፣ መስራትም አይችልም። እሺ thank you እሺ እሺ።